Hello Hello ወይ
accept እያደረጋችሁት እኮ አይደለም።
አዎ እንትኑ AnyDesk ኡ እኮ አልወጣልኝ ብሎኝ እኮ ነው።
እ AnyDesk ኡ አልወጣ ብሎኝ እኮ እ እንዴት?
ዘግቼ አ- አጭር ሆና ማለት ነው።
እም፣ zoom ላረገው ስሞክር click ሳረገው ጊዜ አቶ- አይወጣም፣ እዛው መልሶ ይጠፋል።
እሺ በቃ አስተካክለውና ንገረኝ። እሺ እኔ ሪኩዌስት ልክ ያለው እሺ እሺ እሺ